Hello ጤና ይስጥልኝ። ቃል ኪዳን መካቢት ቤት ምንደርደው እንዴት ዋልሽ? ሰላም ነው።
ሰላም መደርደው አሁን በዚህ ስልክ ሁለት የሶስት ሶስት ሺህ ብር withdraw አድርጌ confirmation ይጠይቃል።
እሺ፣ አንዴ መስመር ላይ ጠብቁኝ።
እንደዚህ ሺህ ያስገብች በእሱ እያሉ አንዱ ሲበር ቀርቼ ነው መለስኳት።
እሺ ሶስት ሺህ ብር ወደ ዜሮ ዘጠኝ ዜሮ ዜሮ ስልሳ ሁለት ሰባ ስልሳ አምስት አዎ ሁለቴ ነው ሶስት ሶስት ሺህ ብር
እሺ ዜሮ ዘጠኝ ዜሮ ዜሮ ስልሳ ሁለት ሰባ ስልሳ አምስት አዎ አዎ
እሺ አሁን ገብቶልዎታል። check ያድርጉት።
Thank you መልካም ቀን።
ለሁላችን